Can I connect you?
Wait.
Hello?
Hello. Hello.
ሰላም ጤና ይስጥልን ዶክተር።
Uh, Abhi, Karan.
ሄሎ Hello.
ይሰማኛል።
አብሮ ይስጥልን። የሆነ ልጅ ነበር እዚህ አካባቢ
ምን አልከኝ? አባት ይቅርታ።
ምን የስድስት ዓመት ልጅ ነበር።
ድምጽ ይቆራረጣል ማለከኝ። በጣም ይቅርታ።
የስድስት ዓመት ልጅ ነበር። እሱን ለመጠቀሙ ነው እና ምን ምን ይቅርታ። እኛ የምንፈልገው አምስት ዓመት እና ከአምስት ዓመት በታች ያሉ ህጻናት ነው እየመዘገብን ያለ ነው።
ስድስት ዓመት ነው ልጁ ይቅርታ።
እ?
አምስት ዓመት እና ከአምስት ዓመት በታች ያሉ ህጻናትን ነው እኛ እየመዘገብን ያለ ነው።
ከዛ በላይ አይቻልም። ስድስት ዓመት አይቻልም።
አይቻልም። ይቅርታ በጣም እሺ